ጤና ይስጥልኝ ጉዳይ ራሄል እባላለሁ። እባክዎ ምን ልርዳ?
hello አቤት፣ ሰላም ነው?
እግዚአብሔር የሆነ- ይመስገን።
የመኪና እንትን ታገናኛላችሁ አይደል? maintenance ምናምን።
አዎ
ባትሪ ሞቶብኝ ነበር እዚህ።
እሺ። እ፣ ከዚህ በፊት ጉዳዩን ተጠቅመው ያውቃሉ?
አዎ፣
እሺ። እባክዎት ሙሉ ስሞትን ይንገሩኝ።
ጌታውን አስቻለው።
ይቅርታ፣ ጌታውን አስቻለው።
ይቆራረጣል ድምፆት።
ጌታውን አስቻለው።
ጌታውን አስቻለው ነው አይደል ያሉት?
አዎ፣ አዎ፣ እሺ። የት አካባቢ ነው አድራሻው?
ሰሚት እዚህ ወደ ኮንዶሚኒየም አካባቢ።
እሺ። እ፣ ባትሪው ነው አልነሳ ያሉት?
አዎ፣ አዎ።
እሺ። መ- መኪኖት ምን አይነት ነው ሞዴሉ?
ኒሳን ኒሳን ቃሽቃይ
ኒሳን።
ቃሽቃይ።
እሺ። በዚህ ስልክ ቁጥር ነው የሚገኙት ወይስ ሌላ ስልክ አዎ።
ቁጥር ላይ?
አይ፣ በዚህ አሁን ይመጣሉ ወዲያው።
አዎ፣ አሁን የባለሙያውን ስልክ ቁጥር ልክሎት አለሁኝ። እሺ፣ ጉዳዩን ስለመረጡ እናመሰግናለን። መልካም ቀን ይሁንልዎት።